ሄሎ ጤና ይስጥልኝ እግዚአብሔር
ኮልድ ስቶን ኮልድ
አቶ አዲሱ ኖት?
አ አ ከአሪፍ ቤ ነበር የምደውልዎት። እንዴት ዋሉ?
እግዚአብሔር
አሪፍ POS machine ኡን ላለፉት ተከታታይ ቀናት እየተጠቀሙት አይደለም እና ምናልባት በዛ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር። ምን አሉኝ? ስራ አቁመዋል?
አ እርስዎን ያቆሙት ወይስ ኮልድ ስቶን አጠቃላይ ያቆመዋል?
ኮልድ ስቶን ስለጨረሰ አቁሟል። ሁለት ከኤድና ሞል branch?
አ
እሺ እሺ እና የትኛውም branch ሁሉም branch የለም።
ሁሉም branch ን ያቆመው?
አ
እሺ እናመሰግናለን። መልካም ቀን ይሁንልዎት።